ሌላው አፕሩቭ እንድታደረግኝ ነበር ወደ ንግድ ባንክ አስተላልፍ ነበር።
በዚህ ስልክ ነው
አይ የቤት ቤቱ አርባ አንድ ቤት ዜሮ ዘጠኝ አርባ አንድ እሺ፣ አንድ ደቂቃ እሺ ይቀር እሺ ማየ ኧረ ካርድ ሰጠኝ። አርባ አንድ አስራ ሰባት አርባ አንድ አስራ ሰባት ሀያ ስድስት ሰላሳ ሶስት
ሀያ ስድስት ሰላሳ ሶስት አዎ አራት መቶ ብር እሺ እሺ።
እሺ ማየ ሶስተኛ ጊዜ ነው አልተላለፈም እስካሁን ምን አልከኝ አባት?
አሁን ሶስተኛ ጊዜ ነው አልተላለፈልኝም እስካሁን የደወልከው አዎ አይ ስልሽ ሶስቴ ነው approve እንድታደረግ